el ángulo del computador.
ሌላ ቆራ ድምፅሽ ኦኬ፣ እሺ። አሁንስ ይሰማል።
እሺ፣ ሰላም ነህ? ፈልጌ ነበረ አምቡላንስ ኖርማሉ አለ አይደለ? የዊልቸራቸው ወረ ብሎ እንትን የሚ- እሺ፣
እሱኛውን እሺ፣ ለአንድ ጠዋት እሺ።
ካለ ፈለገን ነበር እዚህ አርቤ ተላሽ አምፕ
ታር አንድ ቤት ታማሚ አዎ በይህ ስለማይችሉ ለእንትን ነበራቸው ቼክአፕ የምርመራ እሺ።
ለመስማት ማለት ነው። የማሪ እና ስልክ ሮድ አይሲኤል ስልክ ሮድ ነው ይሰጣል። ምን አልሽ?
ስልክ ሮድ ከ ስልክ ሮድ ሄደው የምራይ ይነሳሉ። ከዛ እሺ።
በኋላ ደግሞ እዛው አይሲኤል ደግሞ እዛው ቡሬ ሀገር ይሰጣሉ ምርመራ ማለት ነው። እሱን እሺ።
ጨርሰው መመለስ ነው። በኋላ እነሱ ይህ ስለሚ በዊልቸር ላይ ወጥቶ ወደዛቸው ነበር መኪና የሚወርድ ወች ኦኬ፣ እሺ።
ኖርማሉ ስለዚህ ሌ- ፈልጌ ነበር።
ሌላ ሜድል የላቸውም ሂር የላቸውም።
ምንም የለም በቃ ኖርማል እነሱ በቃ እንትን ነው ወገባ ፋይናል እንትን ነው ኦፕሬሽን አድርጎ ነበረ እሺ፣ ቆይታውን ያው በመንቀሳቀስ ስለመ እዛው ጋር አልጋ ነው ያው እንትን ለዛ የሚፈልግ ነው መኪና ላይ አላቸው ቤት እሱ ላይ እስከምናወርድ በዚህኛው ይሻላል ብለን ነው በሩ ማለት ነው።
እህ፣ እሺ፣ ይቻላል። እ- እ- ቁጭ ብለው ሄዱ ከቻሉ ዊልቸሩ ላይ በቃ ራሱ ዊልቸሩ ላይ ቁጭ ይላሉ።
አዎ።
ልክ ራሱ ከ- በሊፍት ይወርዱና ከቤት ከዛ ሄዶ እዛ እዛው ላይ እንዳሉ ናቸው ይሰጣሉ ሉ ከዛ ኤራይ ጋር ነው ራሱ በዊልቸር ገብቶ ጨር ተመልሶ ይመልሳቸዋል ማለት ነው።
ኦኬ፣ እሺ። ስለዚህ ለነገ ስንት ነው?
ነገ ጠዋት ቁርስ በፊት ስለሆነ ምርመራ ያላቸው የደግሞ የሚመረው እሺ፣ ማን ነው ቤት ልክ ሰዓት እንዲደር- እንዲደርስ ማለት ነው አንድ ስ- ቤት ከአንድ ሰዓት እስከ አንድ ተኩል እንዲደርሰው እሺ፣ ራሱ ያክን ያልከኝ ነው።
የአካምፕ ካሽ ጀርበት ነው እሺ፣ ምንጻ የሚላለ እስከ አዲስ የሚነሱ ጀርባ እሺ። ስለዚህ ሂሳቡን ሰርቼ ላስቅህ።
ሳስኛ ደዊ በዚህ ስልኩ ያሳይሻል። እኔ አዎ፣ አዎ፣ ያሳየኝ።
እሺ እሺ፣ እሺ እሺ፣ እሺ፣ እሺ፣ thank you።
ማመሰግን